ጤና ይስጥልኝ ሁሉ ስፖርት ነው በኩል ገባው ሰላም ብር withdraw አድርጌ አልገባለኝም እስካሁን ሶስተኛ ቀን ሆኖ አራት ቀን ሞላ ነው። የሆነ ሰዓት text ቴሌግራም ላኪልኝ ብላችሁም ልከንላችሁ አለ- አልገባልንም።
እሺ ማን ልበል የቴሌግራም ስሞትን
የቴሌግራም በሌላ በጓደኛ ነበር የላኩት እሺ ስሙ ማን ነው
ስሙ ነጻነት
እስቲ ስልክ ስልክ የእርስዎን የቴሌ የሁሉ ስፖርት የሚጠቀሙበትን ስልክ ይንገሩኝ
ዜሮ ዘጠኝ ስልሳ አምስት አሁን የደወልኩበት
ስልሳ አምስት
ሰባ ሰባት
በዚህ ነው ቴሌግራም የተጠቀ ሁሉ ስፖርት የተጠቀሙት አሁን በምደውልበት እ እዛ ላይ የላኩልን ይህን ስልክ ቁጥር ነው ከእንትኑ ጋር ከ screenshot ኡ ጋር አረ ልጁ ጓደኛዬ ጋር ነው። እስኪ ደግሜ ላከው ምን አሁን አዎ አሁን ይገባል?
ደግሞ ይላኩ አዎ በእኔ በራሴ ልላከው?
አዎ እሺ እሺ እሺ